ይስጥልኝ ወይዘሮ ቤዛ
አይደለሁም ማተሳሰት ነው።
እሺ ወደ አሪፍ ደውለው ነበር ከዚህ በፊት ለማያቸው በዚህ ስልክ በዚህ ስልክ ወደ አሪፍ ደውለው ያውቃሉ ከዚህ በፊት ወደ አሪፍ ፔይ
አይ ደውዬ gateway ለመመዝገብ ብለው አርኪቴክ ከሚባል company ተው ተው እ? አይ አርኪቴክ እኔ ደውዬ አላውቅም። ምናልባት ሌላ ሰው ደውሎ ከሆነ በእኔ ስልክ ተጠቅመውበት ነበር። አርኪቴክ አዎ።
የሚባለውን company አይ ያውቁታል።
ይመስለኛል። አዎ። ሳይደወል አይቀርም።
እሺ እ፣ የእነሱን ስልክ ቁጥር ማግኘት እንችላለን?
ይሄን እንጃ አጋጣሚ ዝም ብላ ተቀብላኝ ስለደወለች
እሺ አላውቅም። በቃ አለች።
እሺ እንዲደውሉልን ንገሯቸው። ዘጠና ሶስት ዘጠና አምስት ላይ እ፣ እኛ እሺ።
ማግኘት ስላልቻለን ስልካቸውን ማግኘት ስላልቻለን እሺ።
ያናግሩታል።
እሺ እሺ አለም